ንቀል ኪደት ንኬብስትቤት ምንድዶ
አካውንቴ እንትን ትራንስፈር ዊዝድሮ አድርጌ
እሺ አሁን አልገባልኝ።
የመቼ ነው እ የመቼ ነው
የነገ
ምን አሉኝ?
ቆየ ቆየ
እኮ የትናንትና ነው የዛሬ ነው
ዛሬ አይደለም የቆየ እኮ ነው እኮ ቀኑን ይንገሩኝ። እሺ የመቼ ነው?
ቀኑ።
አዎ
እሺ እንዴት ቆዩ?
እሺ
ቦገታ ሜዳ ቀኑ ሰላሳ አስራ አንድ
ሰላሳ አስራ አንድ ሁለት ሺህ ሀያ ሶስት እሺ ስንት ብር ነው?
አምስት መቶ ብር ሁለት ጊዜ እሺ በስልክ ቁጥር ነው?
አዎ እሺ አንዴ መስመር ላይ ጠብቁኝ።
ዘቢብ ኦ ዘቢብ ይህ ኩፈስ ዘቢብ ስልክልሽ ሄሎ ሄሎ እሺ failed ሆኖ እኮ ወደ account ኡ ተመልሷል።
ምኑ
አምስት አምስት መቶ ብር አይደለ
አዎ እኮ የዛን የሆኑ ተመልሷል እኮ failed ሆኖ ወደ account ኡ ተመልሷል። ወዲያው
ተመለሰ ባላየው የለም እኮ ዜሮ ነው ባላ
ሄሎ
ሄሎ
እሺ አንዴ መልሼ ልደውልሎት።
እሺ በቃ እጠብቅሻለሁ በቃ እሺ እሺ
ወዚሬ ለመደ የብዝነስ ይደወላ ወላሂ